ሄሎ ጠና ያላችሁ ናት ራዲዮ
ባስፈልግ እንትን ትራንስፖርት ፈልጌ ነበርና የት ነው መነሻ?
ከመቀሌ
የት አካባቢ?
መናሮ በር ላይ ነኝ።
እሺ ነባር መናሪያ ነው ወይስ ላጭ
የድሮ
እ አሮጌ መናራ
የት አልከኝ?
ከአሮጌ መናራ
እሺ ከዛ ወዴት ነህ?
ወደ ቁሮ
okay ከነባር መናኸሪያ ነው አይደለ? ዋናው መናኸሪያ። እሺ አዎ።
ወደ ውስጥ ነው። እሺ አሁን እልክልሃለሁ። እስከ ግን መሽተዋል፣ ምናልባት ላይወጡ ይችላሉ።
እስኪ ሞክርልኝ።
እሺ እሺ፣ እሞክርልሃለሁ። እሺ።
እሺ፣ እሺ።